አንተ መልሶ ደውል። ሄሎ ሄሎ፣ ወዬ፣ ሄሎ አቤት።
ወይ ሁለ- አቤት።
ሁለት account ነው ያለው ሰባት ሁለት acc- ሰባት ዘጠኝ ብሎ የሚጀምርና ዘጠኝ እ።
አርባ እ፣ ዘጠኝ ዘጠና አራት ብሎ የሚጀምር አለ።
ዘጠኝ ዘጠኝ ዘጠና አራት ነው ዜሮ ዘጠኝ ዘጠና አራት ቤት ሰላሳ ሰማንያ አስር አ፣ እሱኛው ውስጥ አሁን እንትን አለ እ፣ እሱ ውስጥ አሁን የተቆረጡ ትኬቶች እኔ እያሳየኝ ነው። connection ሊሆን ስለሚችል ሞክረው refresh እያደረክ እንጂ እኔ ጋር የሚያሳየኝ አለ።
አንቺ ጋር ያሳያል።
እኔ ጋር ያሳየኛል እንዳለ የተቆረጡ ትኬቶች።
አይ እኛን እምቢ ስላለን እኮ ነው።
connection እንዳይሆን እ፣ ሞክረው።
አሁን ለምሳሌ የፍሬ ይሄ የጓደኛዬ ነው ታውቂያለሽ፣ እየነገርኩሽ ያለሁት የኔ አሁን ሙሉ ለሙሉ ያሳያል። የእሱ ነው እምቢ ያለው።
አዎ እንትን ነው ሊሆን connection ኡ ነው ሊሆን የሚችለው ነው እንጂ እዚህ ጋር አሁን እያሳየኝ ነው እኔ ጫቶች።
እሺ በል እሺ